ጤና ይስጥልኝ ቺፕቺፕ።
Hello እንዴት ነህ?
ሰላም
እግዚአብሔር ይመስገን። ማክሰኞ አካባቢ አቮካዶ አዝዤ እሺ
ዛሬ እንልክልሻለን ብለው ብላችሁ ነበረ እና Okay። ትናንትና ማታ ተደውሎ ነበር።
አይ እኔ ራሴ ደውዬላችሁ
Okay እሺ።
ግን እንትኑ አልተላከልኝም። ምናልባት ተሰራው ይሆን?
አዎ አባይ በሚል ነው አይደል?
አ አራት አራት ኪሎ አቮካዶ አ ዛሬ ወጥቷል ይመጣል። አዎ የእንትን ኮድ ያልተላከሉት የ- አልተላከልኝ አዎ ያለፈ ቀን PDF ነው የሚወጣው። ለዛ ነው።
እና አዎ ወጥቷል ስለዚህ ዛሬ።
ባለ- ወሎ ሰፈር አይደል ባለፈው- location?
አ አ ባለፈው በተላከው ነው እንትኑ ኮዱ አዎ እንትን ስለሆነ የ return product ስለሆነ አ እ፣ የመጀመሪያው ኮድ ኮድ አዎ በቃ እሱ ነው። ችግር የለውም። driver ኦችም ስለሚያውቁ እሺ ዝም ብሎ ይሰጡታል። እሺ እሺ መልካም ቀን።